hello ጤና ይስጥልኝ ቤተሰቤት
ጤና ይስጥልኝ። እንዴት አደርክ ብሩክ?
እግዚአብሔር ይመስገን። ድምፅ ርቆብኛል ይቅርታ።
እሺ ብሩክ ነህ እንዴ?
ብሩክ አይደለሁ
ጄሪ አለች እንዴ?
ጄሪም የለችም። ማን ልበል?
okay ብሩክ አረካሪ ተስፋ አለሽ?
አልመጡም። እሺ
እሺ አንተ ትናንት ኳስ አዲስ credit ተጨማሪ ብያቸው እሺ
ተስፋም ብሩክም ጨርሶልኝ ነበር፣ ግን ቴሌግራም ላይ አላኩልኝ አላኩልኝ እና ትልክልኛል አሁን ልጭን ፈለግ እነሱ ናቸው ምልኩልህ። እሺ እኔ አይደለሁም። ስለዚህ አሁን ስ- ተስፍሽ ትንሽ ቆይቶ ይመጣል። አሳውቀው መለሱ ይልክልሃል። እሺ
ክሬት ደውሎልኝ ነበር በላ ያውቃል።
ችግር የለም አሳውቃቸዋለሁ። እሺ ሰላም፣ ቴንኪው ችግር የለም።